hello hello
አይሰማም?
አሁን ይሰማኛል።
እሺ፣ ስለተቆራረጠ ነው። ምንድን ነበር ያሉኝ? ድራፍት ማሽኑ ራፍት ማሽኑ ሊኬጅ አለው።
የቱ ጋ ነው ሊንኬጁ?
መስመሩ ላይ draft ላይ machine ኑ leakage አለው አንገቱ ላይ።
okay፣ እሺ፣ መስመሩ ላይ አዎ።
እሺ፣ ደንበኛችን ቅሬታዎትን መዝግብሎታለሁ። የጥገና ክፍሎች በተቻለው ፍጥነት መጥተው ያስተካክሉሉታል።
እሺ፣ እሺ።
ሌላ መረዳውት ነገር ይኖራል?
ምንም የለም።
እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።